Hello ነበር ደውሎቱ ግን እሺ
ከ driver ኣችን order ተቀበሉ። አሁን
ዝኩኒ ብቻ ነው የሰጠኝ፣ ግን order ያደረግነው ብዙ ነበር እኛ።
Okay ዝኩኒ ብቻ ነው የሰጡት።
አዎ
እሱ order ኡ ግን ስላረጉ
ለምንድን ነው fail ያደረገው? fail ማድረጉን እኮ አልነገራችሁንም። ብር ክፍል ስላልሞላ successful ምናምን ነገራችሁ እ ስላልሞላ ይቅር፣ group group አልሞላም።
እንዴ group አልሞላ ማለት አራት group አልሞላም።
minimum group ስንት ነው?
አምስት አ- አምስት
አዎ የሚመምሰው አምስት ነው።
እሺ አምስት እ ብሎ ሰው- አራት ሰዓት እንዴ
አይ አምስት ነው። የሚቀሩትን ነው የሚነግሩት። እርሶ create ሲያደርጉ አራት ብሎ የሚያመጣሉት የሚቀረውን ሰው ነው።
Okay ስለዚህ አንድ ማድረግ ትችላላችሁ?
አርገናል። ChipChip wallet ኦች ላይ ተመላሽ አርገናል።
እሺ thank you wallet ላይ ተመላሽ ሆኗል። check ያርጉት። እሺ፣ መልካም ጊዜ